Hello ጤና ይስጥልኝ።
አብሬ ስትልህ ከቻፓ ነበረ የምደውለው። National ID ክፍያ ፈጽመዋል?
እ
ከፍለዋል? ለናሽናል አይዲ
ምንድን ነው
ለ National ID ክፍያ ፈጽመዋል?
እሺ ያ ምንድን ነው አልገባኝም
ሻኔ ሰውዬ እንዴት ነው? Hello
አቤት ይህን ቁጥር እርስዎ ኖት የሚጠቀሙት? መሐመድ ወን- ወንዲፍራው ኖት?
አለም ሰው ወንድ ፍረው
እሺ በዚህ ቁጥር ቴሌ ክፍያ ተፈጽሟል? በቴሌ ብር ለ National ID?
አዎ አዎ በዚህ ዜሮ ዘጠኝ ቤት አዎ
እሺ ክፍያው National ID ውን ተቀብለዋል?
ገና አልተቀበልኩም
ለእርስዎ ነው የከፈሉት? ለሌላ ሰው?
ለቴሌ ነው
እሺ እሺ እሱን check ለማድረግ ነው። እናመሰግናለን።
እ